በቃ መልሰውና መልሻለሁ ብላ ታውቀኝ አይሰራማው ሚኪያስ ሚኪያስ ሚኪያስ ገዛኝ ሄለው ሄለው ሄሎ ወይ ሚኪያስ ለኤሪያ ወይ።
ነገር ጋር ደውልና ስልኩ አይሰራም፣ አሳውቀው ስልኩ አይሰራም።
ለቲም ሊደርም ቢሆን አሳውቀው እሺ እሺ